hello
hello ሰላም ጤና ይስጥልኝ።
እሺ ጤና ይስጥልኝ።
እግዚአብሔር ይመስገን።
ነገ ድሬዳዋ በሚገኘው ያው stand-up comedy ጋር ለመታደም ነበረ።
እሺ ይቻላል። ልመዝግቦት ቦታ ለመያዝ እሺ
ቦታ ለመያዝ ልመዝግቦት።
አ አ እሺ VIP ከሆነ አምስት መቶ ነው መግቢያው፣ እሺ መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
እኛ ተማሪዎች ነን፣ ግን አራት ነን።
እሺ ይቻላል። ስም ማን ልበል? በማን ስም ልመዝግበው?
እሺ ዮሐንስ ሙልጌታ።
አንዴ ጠብቀኝ።
እሺ
መታወቂያ አላችኋል? ዮሐንስ ምን አልሽኝ?
መታወቂያ ይኖራችኋል?
አዎ አለን፣ የግቢ መታወቂያ አለን።
እሺ ስልክ ቁጥር ላይ ዜሮ ዘጠኝ
ስልሳ አምስት ስልሳ አምስት ሰላሳ ሶስት ሰላሳ ሶስት አስር አርባ ስድስት
አራት ሰው ነው ያልከኝ?
አ አራት ሰው እሺ እናመሰግናለን። መልካም ቀን። account ልላክላችሁ?
እሺ ትልኪልን።
በ account ማስገባት ይሻላል። የዕለት ዕለትም መክፈል ትችላለች፣ ችግር የለውም።
በቃ እንደዛ ከሆነ ችግር የለም። ይምጡና ወይ በ account እንልካለን ወይም ይዘን እንገባለን። ችግር የለም።
በቃ እሺ። ሰላም ዋል። መልካም ቀን ይሁን።
እሺ መልካም እሺ